የልብጭ የሚያስጥልኝ አባኮት የምንለብሰው
በዚህ ስልኬ ውስጥ ብሬን ይጠፋል።
ስንት ብር ነው የጠፋብሽ?
አንድ ቀን ሁለት ሁለት እ ያሽላለ ይጠብቁኝና ዝንዶች ቴሌቪዥን የሚባል ጨዋታ አለ። ድሮት የሚሞክሩና ጥያቄ መመልከቻ እዛ ላይ ደንበኛ ስለሆኑ ነው።
እህ ሰማ ቴሌቪዥን ላይ ደንበኛ ስለሆኑ ነው። እለታዊ ደንበኛ ስለሆኑ በቀን ሁለት ብር እየቆረጠ ሁለት የመሞከሪያ ስልክ ስለሚሰሩት ነው።
ስለዚህ ይቆረጣ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይላኩና ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ተጭነው ማቋረጥ ይችላሉ።
ኮከብ ሰማንያ ስድስት ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት